Halo, halo. አቤት። አለች። ደህና ነኝ። ሰላም ነው?
የሐሙሱን ፕሮግራም ላስታውስ ብዬ ነው።
አዎ፣ ለከረዩ ጋር አዎ።
ተማምነናል። ስለዚህ እ አለሁ ማለት ነው። ሐሙስ እም?
ሐሙስ አለሁ። እኛ እንገባለን አዎ፣ አንተ ትገባለህ።
ነው?
አዎ፣ ማን ማን ነው የሚገባው?
ሶስት ጽህፈት ቤት እሺ፣ እም፣ ወይ ጉድ! ሶስት ጽህፈት- ሶስት እ፣ እንትን ምንድን ነው ቋሚ ኮሚቴ እ አንተ እ ጽህፈት ቤት አንተ እሺ፣ ከዛ ትግሉ ዋቅቶሌ
okay። እሺ፣ አዎ፣ ጠዋት ሶስት ሰዓት ላይ ነው አይደለም እ ጠዋት ሌላ ነው የዋቅቶሌ ነው ያለው ከሰዓት ዘጠኝ ሰዓት ዘጠኝ ሰዓት ነው ሐሙስ።
አዎ ዘጠኝ ሰዓት እሺ፣ እሺ፣ በቃ እሺ እሺ።
እና እንትኑን የ- የፕሬዝዳንቶቹ ጥሪ አስራ አንድ የተባለው በዛ ጸንተዋል፣ ተቀይሯል። ሀይሚ የትኛው ፕሬዝዳንቶች የክልል ፕሬዝዳንቶች ጥሪ የዚህ የበጀት እ, ጉዳይ ነው ኃይሉን አናግራቸው ላይ
ነው አዎ
እንትና ወይንሸት እንዴት አደረገችውን ብዬ ባለፈው አውርተን ነበር። እሺ እጠይቃታለሁ።
አቶ ኃይሉን እያለች እሷን ቻለች።
አሀ እሷን ይቻለችው።
አዎ ሌላ ፈርኪዛ ነው።
እሺ እሺ በቃ በቃ የዚህ እንትኑን እየ- እየሄዱበት ነው ሰዎቹ ሻይ ቡናውን።
የዛ አሁን ከወጥተናል። እዚህ ከበላይነት እንደ ግሩፕ አዎ ወደ ቢሮ እየመጣን ነው። መጠን እ፣ ሻይ ቡናውን ኦርደርና ኦርደር አርጊያ ታዲያ ኦርደር እና አርጋ አይደል ቀጥታ እዚህ ያሉትን አዎ ለእንትና እኮ ነግሬዋለሁኝ። ማን ነው ተነጋግሮ ጨርሷል።
ማን እንዳይዘናጉ ብዬ ነው። ማን ነው ማን ሂሳብ ክፍሉ አንተ ነህ።
ለአንተ ነገርሽው?
አዎ ከዛ ያንን ሰረዝን እኮ የእንትን አዎ በቃ እንደዛ ነው፣ እንደዛ ነው የሚሆነው። ራት ብቻ ነው እዛ ራትና የባህላዊውን እንትን እሱን ብቻ ነው የምንፈልገው። እዚህ ያለውን እዚህ ነው order የምናደርገው። ነገ ደግሞ በአካል አግኝተን የዚህ ማን ነው ያ ካፍቴሪያውን የሚያስተዳድረው ሰውዬ አዎ at least የእቃዎች የሚቀርብባቸው እቃዎች የቅድም እነሱም ሲ- ሲያወሩ የነበሩት እሱን ነው ሊቀይሩ የተለያየ አይነት ትንሽ ጸዳ ሊያደርጉ ፈልገዋልና በዛ ልክ order እናደርጋለን። በአካል አንቺ ነግረሽው ከሆነ ይይዛል። እኔም check አደርጋለሁ።
አዎ እቺ እኮ ቡና ceremony ዋን ነው እኮ
ቡና ቡናዋንማ ያቺን ልጅቷን already እንትን አልን አይደል?
እሷ እኮ cookies ና ዳቦ እኔ ራሴ ያቀርባለሁ አለች እኮ
okay። ስለዚህ እዚህ የሚቀርብ ነገር ሻይ ቡና የለማ።
የለም ይሄንን ሰርዙ እኮ አሁን ኃይሌ ልኬዋለሁኝ ለተወካዮች በጣም አሪፍ።
አቅርቦ በ- ሰርዙ በቃ ተወካዮች በቃ ውሃ ብቻ ነው የሚያቀርቡት አዎ፣ በቃ እና ምሳ ነው የተወካዮች።
እና ራሳቸውን ችለው ምሳ ውሃ ብቻ ይሄ ቡና በቃ።
ceremony የሚለውን አዎ።
የ- አይጻፍላቸው ይሰረዝ ቡና ብቻ ማኪያቶ ምናምን የለም። ወተት በቡና ምናምን አታቀርብም። እንዲህ አይነት ታቀርባለች ታቀርባለች አይደል?
ሻይ ታቀርባለች እ፣ አዎ።
ዳቦ ድፎ አለ ባህላዊ ቆሎ አዎ።
አላት እና አዎ።
cookies
በቃ ይሄ ከአንተ ነጋ ተነጋግረዋል በቃ እሺ፣ እሺ፣ thank you ቻው።